ጤና ይስጥልኝ በሽቱ ቤት ቤቲ ነኝ የምወለደው
አብሮ ስጥልኝ ትላንት በኦንላይን በኦንላይን ተቀመጥኩት የሆነ ቦነስ ሁለት ሺህ ብር ሰጥቶኝ ነበረ።
እሺ አንድ አንድ ጨዋታ አውጥቶኝ እሺ
ሁለት ቦነስ ከሰጠኝ በኋላ እኔ ውስጥራው ካረኩት በኋላ እስካሁን ያው አላስባልኝ በዚህ ስልክ ነው ወደ ባንክ ነው የላከው?
አዎ የ account ቁጥር ነው የላኩለት።
እሺ ዛሬ ይገባል። እሺ process ላይ ሆኖ ትንሽ ስላስቸገረ ነው። ዛሬ ግን ይገባል።
እሺ አመሰግናለሁ።
መልካም ቀን። እሺ እሺ